ጤና ይስጥልኝ ምሽት ቤት
እንትን ካሻውት አድርጌ ማለት ነው።
ውዝድሮ ነው።
አዎ ወደ ንግድ ባንክ እሺ፣ ብሎ አድርጌ እሺ።
ብሩ አካውንቴ ላይ አልገባም። እዚህ ጋር ግን እንደተላከ ነው የሚያሳየው።
የመቼ ነበረ?
ያሁን
እሺ፣ እሺ። ቤተሰብ ስልክ ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥሩን።
ዜሮ ዘጠኝ ሀያ አንድ እሺ፣
አስራ አምስት እሺ።
ሰማንያ ስድስት አስራ አምስት አ በዚህ ቁጥር ልክ ነሽ። በዚህ ቁጥር ነው ሰባ ሁለት ሰማንያ ሁለት ዘጠና ሰባ ሁለት ቤተሰብ ስልክ ቁጥር ነው አይደል? ይሄ
በሀያ አንዱ ሳይሆን ይሄ አሁን የደወልኩበት።
እኮ ቤተሰብ ቤት አካውንት የከፈትክበት ማለት ነው።
አዎ አዎ
እሺ፣ ጠብቀኝ አንዴ። ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው አካውንት ነው።
አካውንቲ ላይ ያለው ዜሮ ዘጠኝ ሰባ ሁለት ሰማንያ ሁለት ዜሮ ዘጠና ዘጠኝ ሰባ ብሎ ነው ሁለት የሚጀምረው።
አዎ
እሺ፣ ስንት ሰዓት ላይ ነበር እጁ ያደረግከው?
አሁን ነው ሶስት ጊዜ በ- በቃ ሶስት አዎ ጊዜ ነው።
process ላይ ነው። እሺ ሶስቱን ሶስት ጊዜ ሁለት ሺህ ብር process ላይ አዎ።
ነው እና ይገባላል። እሺ ጠብቀው።
እሺ እሺ ወደ አቤነዘር አድ- አዳነው አይደለ?
አዎ በቃ እሺ ጠብቀውና ይገባል። እሺ ስለደወልክ ነው አመሰግናለሁ። መልካም ምሽት። እሺ